ሄሎ
ሄሎ ሰላም ጤና ይስጥልን ተስፋ አለም አቤት ከዊፕላስ ነበር የምደውለው የእኛን መተግበሪያ አውርደህ ነበር አዎ አዎ ለአሽከርካሪነት ነው ወይስ ለተጠቃሚነት እንደዚህ ለመጠቀም ነበረ እሺ እርስ የተመዘገቡት አሽከርካሪዎች የሚመዘገቡበት app አችን ላይ ነው እና ተጠቃሚ ከሆኑ ዊፕላስ Solution User ተጠቃሚዎች የሚጠቀሙት user ላይ ነው እዛ ላይ የምንሰጣቸውን አገልግሎት ከሶስት መቶ ሀምሳ በላይ game ኦች አሉ እንዲሁም ለጓደኞቹ share አድርገው አሸናፊ የሚያደርጉትን referral code እዛ ላይ ያገኛሉ ማለት ነው ዊፕላስ Solution User የምትለዋን በማውረድ መጠቀም ይችላሉ
ፕላስ Solution User user user እሺ አዎ እሺ አመሰግናለሁ መልካም ቀን ይሁንልዎት እናንተ